ሰላም ጤና ይስጥልኝ ችብችብ ሄሎ ሄሎ አቤት አደራችሁ ሰላም እግዚአብሔር ናችሁ?
ይመስገን አለው እንትን ትላንትና የደወልኩልሽ ልጅ ነኝ እና እሺ ምን ነበር
delivery ከትላንት ወደ ዛሬ አድርጋችሁ ነበር እና ዛሬ ትመጣላችሁ okay ትላንትና ለዛሬ ተብለው ነበር
ማለት ትላንት ከትላንት ወዲያ ነበር ያዘዝኩት ለትላንት ነበር ትላንትና አልመጣልኝም ለዛሬ አዘዋውራችኋል እና ደውለውልን ዛሬ- ነበር ትላንት ትላንት communicate አድርጌያለሁ ከሁሉም ሰራተኛ ጋራ እሺ እና ማን ቃሊቲ- ነበረ ስሞት ቃል ኪዳን ነኝ ቃሊቲ ማረሚያ ብያቸዋለሁ ዛሬ ግን እንዳይዘልል አስታውቀው okay ይመጣል ይመጣልዎታል ብዙ product ያዘዙት ነው ታዲያ አዎ ይመጣል ይመጣል ዛሬ ይጠብቁ እሺ እሺ